ሆኖ ቀረን አንጀቴ ያረረ የሰው ማረጉ ወጉ እንዲደርሰን የተስፋን መንፈስ ገና ሲያለብሰን አፈቀርኩኝ ስል በገራ ሞዴ ድንገት ይናዳል ደናው መውለዴ የጣልኩት መሰረት እየፈራረስ በኔው የፈራኩት በኔው ላይ ደረሰ የጣልኩት መሰረት እየፈራረስ በሰው የፈራኩት በኔው ላይ ደረሰ ተረቶ በፍቅር መብሰልሰል ወይ መብሰል ላይ ለማ ላይ ቃና መክሰል ወይ መብሰል መላወስ ከመውደድ ዳርቻ ያላቸው አይጠቅም አይወጣ ወንጎች ስም ብቻ ስም ብቻ ስም ብቻ ስም ብቻ ስም ብቻ ስም ብቻ ምንም ምንም አላማረ አላማረ የኔስ ምንም አላማረ አላማረ መውለዴ በጀመ መንጠልጥሎ ቀረን አንጀቴ ያረረ መውለዴ በጀመ መንጠልጥሎ ቀረን አንጀቴ ያረረ ሐዘን ደስታውን እየተጋራ አብሮ ካልያዘው ሁሉም በጋራ እንዴት ይቻላል ከዳር ማድረሶ አይሆን ያላጋር ፍቅር ለራሶ ያንድ በኩል ፍቅር ያንድ ወገን መውደድ በማይዘልቁት መንገድ ዝም ብሎ መንጎድ ያንድ በኩል ፍቅር ያንድ ወገን መውደድ በማይዘልቁት መንገድ ዝም ብሎ መንጎድ ካቃተኝ ተረትቼ ልቅር ለፍቅር ካልቻልኩት እኔ አልሰኝም ቅር በፍቅር ሰው ሰምቶ ላይቶ ጉድ የሚለው ምን የለም አድራለው መቼም ወድጄ ነው ግድ የለም Good day now.